ሀሎ Hello
አቤት ሜላት እንዴት ነሽ?
ደህና ነኝ ማን ልበል ራሄል ነኝ። ከ Best Bet ነው የምደውልልሽ።
እ ከ Best Bet ነው የምደውልልሽ። ራሄል ነኝ።
እሺ እንዴት ነሽ እግዚአብሔር ይመስገን። እሺ
አልገባልኝም እኮ የትኛውን
አልገ- ገብቷል ያልሽበት የ labor
አንድ ሺውን ነው
አንድ ሺ አምስት መቶ ሶስት መቶ አልገባም እኮ እዚህ ጋር ደግሞ balanced ነው የሚለው። ስለዚህ የቻፓ ቁጥር ልስጥሽ እና እነሱን ነው ማናገር ያለብሽ። እኛ system ላይ የሚያሳየው እንደገባልሽ ነው በጭራሽ አልገባም እኮ ቁጥር ልስጥሽ እና ቻፓዎችን አውሪያቸው። እሺ
እሺ ዜሮ ዘጠኝ ስልሳ wait እሺ
አንድ ሺ
እሺ እሺ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት እሺ በዚህ ቁጥር ቴሌግራም ላይ ነው እሺ የምታወሪያቸው። ስልክ ላይ አያነሱልሽ ይችላሉ።
እሺ እሺ እሺ መልካም ምሽት።
እሺ